ሰላም ናቸው፣ እግዚአብሔር ይመስገን። አግዤ አንድ ዕቃ ይቀረኛል። ምንድን ነው የለም store ምን ነበረ?
አንዳቸው አንዳንዳችሁ ነው የሰጠችኝ የሆኑን ዕቃዬን እንኳን product ኡ ምን ነበር?
ቲማቲም
okay። አዎ ቲማቲም የሆነ ሰዓት ላይ አልነበረም። መቼ ነበር order ያደረጉት?
በሀያ
እስኪ በስልክ ቁጥር ነው?
አዎ
እሺ፣ ቆይ አንዴ ጠብቁኝ። ይቅርታ እሺ ይሁን በቃ ማታ ጥቁ ባርዳት ሰዎች
ሶስት ኪሎ ነው አጠቃላይ።
አዎ አዎ
እ ግን ድራይቨሩ አንስቶት ነበር ሎሎት ነበር አይደለ?
እዛ ነው
በሀያ አንድ
ሀያ አንድ ለም ትናንት ያመጡልኝ ራሱ በሀያ ግን ትናንት ነው ያመጡልኝ። ትናንት ማታ ሌላውን ይህን ብቻ ነው የተቀበልነው ብላ ሌላውን እንሰውብኛል
እሺ ይህንን ለነገ ላስገባሉት።
ውዴ እሺ
ምን አሉት?
እሺ
እሺ እሺ ነገ ይመጣልዎታል። እሺ እናትሽ መልካም ቀን